Hello?
hello hello ሰላም ማለት ነው። እንትን ነበር በአንድ ቡድን ወድቄ ነበር እና ሁለት postponed ነው። ቦነሱን አለቀቅም እስካሁን ድረስ።
እሺ
ምን አልሽኝ? አስራ ሶስት
እሺ ሀምሳ አንድ እህ አስራ አራት ሀምሳ ዘጠኝ
እሺ ገብቶልሃል። ሻው check አድርጋው።
ምን አልሽኝ?
ገብቶልሃል። check አድርጋው።
ስንት ብር ነው ተመላሹ ያለው?
መቶ
መቶ ብር።
አዎ መልካም ቀን።
Thank you። መቶ ብር